ጠላሽ በለማኒ ባባ
ሰላም
እግዚአብሔር ይመስገን። ምን ነበር ስዊፍት ይኖራል እንደ ባንክ ያለበት
ስዊፍት?
አ
አዎ ስዊፍት አለን።
ማ- ሁለት ሺህ ነው ወይስ ሀያ አዎ፣ ሀያ ሁለት እዚህ- ስዊፍት አለን። ሀያ ሀያ ሁለት አለን። ሶስት ነጥብ አንድ የሚባል ድርድር አለን። ባንክ ይወጣለታል።
ባንክ እናንተ ራሳችሁ ቀጥታ የምታያይዙት ወይስ እንዴት ነው?
አዎ እናያይዝለታለን።
OK ሶስት ነጥብ አንድ የሚባለው ድርድር አለው።
ድርድር አለው። አዎ እሺ የት ልምጣ?
እ፣ መስቀል ፓስተር ነው Flower ወይስ?
branch ኣችን ነው ያለው። በቃ ባንክ ጋር ግን ስናያይዝ ከእርሱ ንግድ ፍቃድ እንፈልጋለን፣ number እንፈልጋለን፣ ያገባ ያላገባ እንፈልጋለን፣ አገባ የነዋሪነት ያላገባ
ንግድ ፍቃድ number TIN number ባት ምናምን ያ- ያ- ይፈልጋል እንዴ? VAT clearance ምናምን ነገር ይፈልጋል እንዴ?
ምን አሉኝ VAT clearance ምናምን ያስፈልገዋል እንዴ?
ምን አሉኝ አባት።
VAT clearance ምናምን ያስፈልገዋል?
አይ ባንክ ምናምን ሳይሆን TIN number ነው የምንፈልገው እና ይህን የሱቁን number ብቻ የቤት ኪራይ መኖር ነው።
እ፣ የኪራይ ወደ የቤቱን OK ኪራይ ውሉን OK እሺ ጥሩ Dzire ም ይኖረዋል?
አዎ በዚህ- Dzire ም አለን።
Dzire ም አለ Dzire ኡ ስንት ይባላል?
የ- የትኛውን ነው የሚፈልጉት? ሀያ ሀያ ሶስቱ ነው ወይስ ሀያ ሀያ ሁለት የለጠፈ ሀያ ሀያ ያለጠፈ ነው ሁለቱ።
የሚፈልጉት?
ሀያ ሁለቱን ነው ሀያ ሀያ የለጠፈው።
እሺ ሀያ ዘጠኝ የሚባል አለን።
ሀያ ዘጠኝ
አዎ አንድ ሚሊዮን ባንክ የምናመቻቸው እ?
ሀያ ዘጠኝ አንድ ሚሊዮን?
የሚባል አለን። ድርድር አለን። አንድ ሚሊዮን ባንክ እናመቻቻለን።
አ፣ Swift እስከ ስንት ነው የሚመቻችለት?
አንድ ሚሊዮን Swift ኡ Swift ም አንድ ሚሊዮን የሚመቻችለት ያለጠፈው አ፣ ዋጋው ስንት- ምን ያክል difference አለው ከለጠፋ Swift ኡ? እኔ Swift ኡ ነው ፍላጎቴ። አሎ hello hello ሄሎ አሎ